ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምንደውልሎት።
አቤት እ፣ ዛሬ የሚመጣ order ኦች ነበሩት አይደለ?
አዎ ደርሶናል።
ተረከቡ?
አዎ ተረክቤያለሁ። እኔ ሌላ ቦታ ነበርኩ። message ን text ጽፌላቸዋለሁ። የኔ ኮድ አለ አይደል?
አዎ።
ያን ሁላ ልኬ ተቀብለናል አሉ ልጆች።
በቃ ከተረከቡ ችግር የለውም። እርስዎን check መቼ ለማድረግ ነው።
ምን የሚመጣለ እንዴ? ሰሞኑን ሌላ
ምን አሉኝ?
ሌላ የሚመጣለ ሰሞኑን?
አይ የለም ትሰጣለሽ?
የለም።
የለም? እሺ፣ እሺ እሺ፣ እናመሰግናለን። እሺ ደርሶልናል።
እሺ፣ መልካም ቀን።